ሄሎ ጤና ይስጥልኝ።
አብሮ ይስጥልን። የአየር ሰዓት ለማግኘት ፈልጌ ነው።
የአየር ሰዓት ለመግዛት ፈልገው ነው።
አዎ
ዘጠኝ ዘጠና አራት ደውሎ ይጠይቋል። ዘጠኝ ዘጠና ዘጠና አድርጎ ስልክ ሲነኩ ነው የሚያነሱት።
አ- እዛ ይደውሉ ማለት ይህን አገልግሎት እኛ መስጠት ስለማንችል ነው።
ግን ስንሞክር መጀመሪያ እንድናገኝ እንፈልጋለን።
እኔ ቆርታ እንግዲህ ደጋግመው የሞክሩላቸው። ምክንያቱም ይህን እኛ አገልግሎት መስጠት ስለማንችል ምንም ማድረግ አንችልም።